ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
የቅዳሜውን አለም ሲኒማ በስምንት ሰዓት የሚሄደውን ተመዝግቤ ነበረ። የክፍያው ግን የንግድ ባንክ ነው። አቢሲኒያ ባንክ አይኖርም።
አቢሲኒያ የለንም፣ ይቅርታ።
Okay፣ በንግድ ባንክ ብቻ ነው መፈጸም ይቻላል።
አዎ
እሺ እ እሺ መ- ተመዝግቤያለሁ። አሁን ክፍያ ባደርግ ቀጥታ እሱ register account ያደርጋል።
ከበዛ በዛ ካስገቡ በኋላ ችግር የለም።
እሺ እሺ register ካደረጉ በኋላ ከባንክ ካስገቡ በኋላ ቅዳሜ
አዎ ትኬት እንሰጠውታለን እኛ።
ቅዳሜ እሺ